ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልኝ። ሰላም ነው።
ማን ምን ልርዳዎት?
እ?
ምን ልርዳዎት?
ቴሌዊ
አ ቴሌቪዥን
እና ጥያቄ ነበረ።
እሺ ምን ነበር ጥያቄው?
አድርጊያለሁ።
hello ጥያቄዎች አቤት።
ምን ነበር?
hello
ይሰማል። ጥያቄዎች ምን ነበር?
hello
ሄሎ
አቤት አቤት
ይሰማል። ጥያቄዎች ምን ነበረ? ሄሎ አድርጊያለሁ።